hello ወይ አማን እንዴት ነክ?
ሰላም ነው ወይ?
አለን አለን። ይሄ cashier ኡ ነው አይደለ?
እ ይሄ cashier ኡ ነው።
አይ እንትን እሱ PC ዩ ነው አትይም፣ ከቲቪ ጋር የምናገናኝበት ነው።
ይሄ PC ነው።
አዎ ቆይ አይ፣ አሁን ይሄ cashier ኡ እየሞከርክበት ያለ የምን- የምን- የትኛው ቲቪ ነው?
PC ነው የ- ከ- ከቲቪ ጋር የተገናኘው ነው።
ይሄ link ያለበት ማለት ነው አይደል?
አዎ ገባኝ። አዎ እስካሁን እየነካካሽ ያለችው አንድ አንድ ኮምፒውተር ላይ ብቻ ነው።
አ ይሄኛው የቲቪ ነው።
አዎ ወደ ቲቪ የማደርግበት ነው።
በቃ እሺ፣ እሺ ገባኝ። እሺ አንዴ እሺ ሌሎች system unit ኦች አሉ ወይ cash ለ cashier ኦች ምናምን?
እም፣ ገባኝ። አይ እዚህ ጋር አሁን ክሮሙ እንድትቆርጥበት እዚህኛው ጋር ደግሞ display እንዲያደርግ አይደለ የፈለጋችሁ አዎ የፈለጋችሁት እዚህ እዚህ ጋር display ያደርጋል። እዛ ደግሞ ለመቁረጥ ማለት ነው።
አዎ እዚሁ ላይ ማለት ነው PC ዩ ላይ እም፣ ገባኝ። አዎ፣ እሺ እሺ
እሺ እና መሌ ምን አለ? ኧረ ተዋቸው።